Hello
ሀሚድ ነኝ። ምን ልርዳህ?
እንትን ነበረኝ ብር ነበረ እና እዚህ ላይ
አዎ።
አልገባኝም ወዴት እንዳለኩት እንዴት እንደማመጣው።
እሺ፣ በዚህ ነው የምትጠቀመው Best Bet?
አዎ አዎ።
እሺ፣ check ላድርግልህ። አንዴ ጠብቀኝ።
እሺ
ስንት ብር ነበር ያጣው?
አንድ ሺህ ብር
Hello፣ Hello በ SantimPay withdraw ብለኸው ነበር።
እም
እ፣ አሁን ተመላሽ ነው ወደ Best Bet።
እሺ አሎ check- አ አሁን ተመልሷል። check አድርገው።
እሺ thank አመሰግናለሁ።
እሺ፣ እሺ፣ መልካም